ጤና ይስጥልኝ። ArifPay ሎዛ ነኝ። እባክዎ ምን ልርዳው?
የሆነ ብር ሺህ ብር ወደ ቁማር አሳልፌ
እሺ
balance ላይ የለውም። ከፈረንጅ አንድ ቀን
deposit ነው ያደረጉት ደንበኛችን?
አ
deposit ነው ያደረጉት ደንበኛችን?
አ
እሺ ወደ የትኛው betting site ነው?
Best Bet
ወደ የት አሉኝ?
ወደ ቁማር 2xBet ነው ደንበኛችን?
አ አ Be- Best Bet Best Bet። እሺ ከዚህ በፊት ደውሎ አስመዝግበው ነበር?
አ አ አስመዝግበው ነበር ከዚህ በፊት?
አ መዝግቦ ነበር ከ- ቴ- ቴሌግራም screenshot ላ- ላክቻለሁ፣ ግን እስካሁን አልተመለሰም ብሩ።
እሺ ደንበኛችን በዚህ ስል አሁን በደወሉበት ስልክ ቁጥር ነበር ያስመዘገቡት?
አ- አ ይሄ ሳይሆን ሀያ አራት ስንት ነው ያዝ
ዜሮ ዘጠኝ ስንት
ሀያ አራት ሀያ አራት ዜሮ ሶስት ዜሮ ሶስት አስር አስር ሰላሳ ስምንት ሰላሳ ስምንት እሺ ደንበኛችን አንድ የመስመር ላይ ጠብቆኝ ሌሎት እሺ እሺ
ደንበኛችን መስመር ላይ አሉ አ እሺ ይቅርታ ስላስጠበቅኩት ሙሉ ስሙ ድሮምስ አብዱራህማን ነው አዎ አዎ አዎ እሺ ደንበኛችን በትላንት ከትላንት ወዲያ ነበር ያስመዘገቡት አይደለ አዎ
ዘጠኝ መቶ ዘጠና ስድስት ብር አዎ አዎ እሺ ደንበኛችን ጉዳዮት ጉዳዮት ተስተካክሏል እሺ እሺ thank you እሺ እሺ ደንበኛችን እሺ ቴንክ ዩ ቴንክ ዩ እሺ